ሀይሎ ጤና ይስጥልን።
ሌላ ጤና ይስጥልኝ።
በኢትዮብ ነው የምንረዳዎት።
ማስታወቂያዎች ነበር እንደወልኩት ወዲሻ ዘባ ላይ መሰለኝ። ሄሎ
የት አካባቢው ኖት?
እኔ እዚሁ አዲስ አበባ ነኝ።
ምን አሉኝ?
እዚሁ አዲስ አበባ አይሰማም?
የት አካባቢ?
ወደ አስኮ አዲስ ሰፈር።
አዲስ ሰፈር።
አዎ።
OK እሺ። ስልክ ቁጥሮትን አንዴ ንገሩኝ። ዜሮ ዘጠኝ አስር እሺ፣ ዜሮ አንድ
ዜሮ አንድ ሀያ ሰማንያ ሁለት
ሀያ ሰማንያ ሁለት አዎ።
እሺ
ትንሽ ስሞትን መለስ አለ ማለት ይችላሉ።
አረጋለሁ አረግሉታለሁ ስሜ መላኩ ተስፋዬ ነው።
መላኩ ተስፋዬ አዎ።
መላኩ ተስፋዬ መላኩ ተስፋዬ እሺ እ ዛሬ ያው የወጌሻ የ first class ተጀምሯል እሺ፣ ተጀምሯል።
እ የ- አ ተጀምሯል ዛሬ ግን ያው still እየመዘገብን ያለ ነው orientation ነው ያለው ሶስት ወር ነው የሚቆየው ወጌሻ class ሙሉ የዩቲዩብ ስልጠና ነው እ ኮሜዲያን እሸቱ ነው በአካል የሚያስተምረው ለሶስት ወር ነው የሚቆየው በሳምንት ሶስት ቀን ሰኞ ሮብ አርብ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ድረስ ማለት ነው ከምሽቱ አድራሻችን ሀያት ደራርቱ አደባባይ ተስፉ ሲኒማ ላይ ነው የምንሰጠው
OK
እ ያው ክፍያን በተመለከተ credit hour ነው የምናስከፍለው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው የምትወስዱት፣ አስራ አምስት ሺህ ብር ማለት ነው። ነገር ግን ዛሬ ብቻ ለሚከፍሉ ተማሪዎቻችን እ discount አለን ሰላሳ አራት percent። አጠቃላይ ሶስት ወር ክፍያ አስር ሺህ ብር ነው።
OK። በአንድ ጊዜ ለሚከፍል ነው ወይስ አ በአንዴ ነው የሚከፈለው። እ ሲወስኑ ይንገሩና account እንካለን።
በቃ? እሺ፣ thank you።
እናመሰግናለን። አይዞህ